አክሴፕታልኛል
ሄሎ
ሄሎ፣ አስታርቀኝ፣ እንዴት ነህ? ሰላም ነው?
ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ?
አለን አለን። ምን ነበረ ጥያቄ?
የጉርሻ ብር እየለፈልን እየላካችሁ አይደለም ያለ customer እየጮኸ ነው። ደግሞ ይሄም የምናወጣው stake አለ አይደለም ከሀያ ብር በአስር ብር ለምንድን ነው የማያወጣው ብሎ ብዙ customer እንትን እያለ ነው።
በአስር ብር አያወጣም፣ በሀያ ብር ነው የሚያወጣው። refund ደግሞ አልገባልን የሚሉ ሰዎች ካሉ አንተ አንተ ኤጀንት አይደለ ትኬቶቹን ላክልንና ካላችሁ እኛ ቼክ አድርገን እንዳለው ካለው እንዲከፈል እናደርጋለን። ከሌለው ደግሞ እንደሌለው እንነግራለን። ትኬቶችን ብቻ አንተ ላክልን። ስሙ ቲኬት እንትን እያለ ነው እኮ ሎስት ያሉን አሳይቶ ያኛው የተጫወተን ጨዋታ በቶሎ አያታል ሚስካንት ያደርጉ አያረምላቸው ምና በቃ እሱን ችግር የለም እናስተካክላለን። ወደፊት አስታካኝ ግን ሚኒማ ስቲክ አሁን ከዚህ በኋላ እንደ ሀያ ብር ሆኖ ይቀጥላል።
አዎ በሀያ ብር ነው ለጊዜው በሀያ ብር ነው የሚሆነው።
ከጊዜ በኋላ እሺ፣ አሁን ባለፈው የተበላ ባለፈው ለተበላ ብር ተብሎ ነው እንደዛ የተደረበ አይደለም።
ኧረ አይደለም፣ ምንም ከብር ጋር የሚያገናኘው ነገር የለም። አሳቢ ሌላ እሺ፣ ጉዳይ ነው።
ያው ይስተካከላል፣ ግን አይደለም ይስተካከላል። ያው ግን ያው እንደዚህ በቅርብ ነገር ቶሎ የሚስተካከል ነገር አይደለም።
okay፣ በቃ ሲስተካከል በአስራ አምስት እና በአስር ብር ጫወተዋ እንደዛ ከሆነ እሺ፣ እሺ፣
እሺ፣ አመሰግናለሁ።